ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
ያገር ሰላም ነው።
ሰላም እንዴት ነው?
እንትን ሁለት ሰዓት ጠብቆኝ ወይም አንድ ሰዓት ብላችሁ ነበረ።
እሺ withdraw ነበር።
withdraw
እሺ የቤስት ቤት ስልክ ቁጥሮትን ይነግሩኛል?
እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ምን አሉኝ?
ዜሮ ዘጠኝ አስራ አምስት አስራ አምስት አዎ ዜሮ አራት እሺ
ሀያ ስምንት እሺ
ሰላሳ ስምንት
እሺ የመች ነው transaction ኑ? የትናንትና ነው የዛሬ?
እ የትናንት ነው እሺ ስንት ብር ነበር?
እ ሶስት መቶ withdraw
እሺ check እያደረኩት ነው። አንዴ ቢስመላ ይጠብቁኝ።
እሺ
እሺ process ላይ እንደሆነ ነው የሚያሳየኝ። አ- ይገባሎታል
አዎ ሁለት ሰዓት አንድ ሰዓት ጠብቆኝ ብላችሁ እሺ ነበረ።
አሁን አሁን እኔ- ለሳንቲሞች እኔ ራሴ እላቸዋለሁ እንዲያስገቡሉት።
እ አሁን ለሳንቲሞች አሳውቅሎታለሁ እንዲያስገቡት ብሩ። እሺ መልካም ቀን።